እስኪ ልጠይቃት።
hello
ያመዋል። እሺ ስልሳ ዘጠኝ ዜሮ ሁለት ስልሳ ዘጠኝ ዜሮ ሁለት እሺ ሀሴት ወይ በድምፅሽ ነው የለየሁት። ይሄ ምንም ስልካችሁ እያሰማኝ አይደለም። በእናትህ አዎ ሁሉም እያለ ነው።
ስልሳ ዘጠኝ ዜሮ ሁለት ተቃራኒ order ነው።
ሌላኛውም ንገረኝ።
እሺ ስልሳ ስምንት ሰማንያ አራት ስልሳ ስምንት ሰማንያ አራት አ እሺ ጠብቀኝ አንዴ።
እሺ ማስገባት አይቻልም። ሀሴት ለሌላ ሰው
አይቻልም።
እሺ እሺ እንደዛ ታው ተባለ
እሺ አይ ይሻላል።
ይሻላል። አዎ። ድምፅ ያልተራሱ ተቀየረ።
አዎ ቸርነት ነኝ ባይዜ
አዎ ኮድ እኮ ልጅ አለምን አውቀዋለሁ እና እንዴት ድምፁ እንደዚህ ሆነ ላለሁ አዎ ይሄ ስልክ ግን እንዲህ ያዛልቀናል። ግን
አያዛልቀንም ቸርነት እውነት አያዛልቀንም እውነት እ እሺ አሁን ከዳንሲያን ከዛ አለም ገብሬ እና ሌላኛው ደግሞ ከኬኬፍ ያስላስ ሀያ ሁለት ሀያ ሁለት አዎ። ሀያ ሁለት አለም ገብሬ ይሄ ወደ ገርጂ ነው። እሺ ቀ አውጥቼዋለሁ የአስላሱ እሺ እሺ እሺ የገርጂውን pin አድርጊልኛ እናንተ ቢሮ ነው።
አዎ የሚመጣው እሺ check pin አድርጊ።
አደርግልሃለሁ። እሺ እሺ እሺ ቻው።